ሄሎ ጤና ይስጥልኝ።
አቦክሲን እድል ነኝ።
ታዲያዋለሽ ከዛ ይቅርታ እሺ። አቤት እማ
አይ ስልክ ቁጥሬ ልሰጥ ነበር።
እሺ ምን አልሽኝ እማ?
ለስነት ሄሎ አቤት
ምን አልሽ?
እ፣ ዶንኪ ብሎ የደወሉት ምን ልርዳዎት?
ስልክ ቁጥር ብለሽ ነበር።
ስልክ አዎ
እ፣ መቼ? አሁን ነው?
አዎ ስልክ ብለሽ ነበር።
እሺ እ፣ ሌላኛዋ ልጅ ሊሆን ይችላል ያወራችሽ። እሺ ምን ነበረ? ለምን ነበር እንደዛ ያለችሁት? ወጌሻ ለመማር ተመዝግበው ነው?
አይ ከዚህ በፊት ተመዘገብኩ።
እሺ አሁን እየተመዘገቡ ተቋርጦቦት ነው?
አዎ ስልክ ቁጥር ልስጥሽ ስል ተቋረጠና okay። እሺ ለኔ ይንገሩኝ። እሺ ስሞትን ይንገሩኝ መጀመሪያ።
እድላዊ ትባላለች።
እሺ እድላዊት ማን?
ኃይለማርያም
ኃይለማርያም። እሺ አሁን ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ
ዜሮ ዘጠኝ
ሰላሳ ስድስት እሺ
ዘጠና ስድስት ዘጠና ስድስት
ሰላሳ ስድስት ሰላሳ ስድስት
ሀምሳ አንድ
ሀምሳ አንድ ሰላሳ ስድስት ዘጠና ስድስት ሰላሳ ስድስት ሀምሳ አንድ ነው።
አዎ እሺ ከየት ነው አድራሻዎት?
ከሚካኤል ነው ገደራ ሚካኤል
እሺ እ account እንላክሎት እ account እንላክሎት
መልስ account እንላክሎት
ምንድነት
account እ፣ ትር- transfer አድርገው የ online class ለመማር ነው አይደለ? የዩቲዩብ ትምህርት
አሪፍ ነው ምንድነው
hello፣ ለኔ ይሰማኛል።
አንተ ስማሽ
እሺ ይሰማኛል። የዩቲዩብ ትምህርት ለመማር አይደለም የሚመዘገቡት?
አይ ስልሽ እርዳታ ፈልጌ ነው እኔ ካንስና ደግሞ okay። እሺ እሺ፣ በቃ እንደዛ ከሆነ ወረፋ ይጠብቅና እንደውልልዎታለን።
እሺ እ፣ እሺ፣ እናመሰግናለን።
እኔ የምልሽ ማ አቤት
ይ- ይሰጡኛል
እ፣ ማለት የኛ ባለሙያዎች አጣርተው እ፣ መስፈርት አለን። ያ መስፈርት ም- የምታሟሉ ከሆነ እ፣ ይሆናል። ግን ወረፋ አለ። ወረፋ ይጠብቁና እንደውልልዎታለን። ወረፋ ጠብቀውም ያው መስፈርቱን የሚያሟላ ከሆነ እ፣ ይሰጥዎታል ማለት ነው።
እሺ እና ታሪክም ለመናገር ፈልጌ ነበር
እ፣ ምን የአንድ ሰው ህይወት ላይ ታሪኮትን ለማካፈል አዎ
እሺ፣ ልመዝግቦት። እሺ ለሱ እሺ
እድላዊት ነው ያሉኝ ስሞትን?
አዎ
እሺ እድላዊት ማን ነው?
ኃይለማርያም
እሺ ኃይለማርያም ዜሮ ዘጠኝ
ዜሮ ዘጠኝ አስር
አስር ሰላሳ ስድስት
እሺ
ቀጣይ ያለውን ቁጥር ይንገሩኝ። hello
ይሰማኛል እሺ ዜሮ ዘጠኝ አስር ብሎ ቀጣይ ቁጥሩ
ሰላሳ ስድስት እሺ ዘጠና ስድስት ዘጠና ስድስት
እና ሰላሳ ስድስት እሺ
ሀምሳ አንድ
እሺ እ፣ ይዣለሁኝ ለዚህኛውም ይደወልልዎታል። በቃ ለሁለቱም